ሄሎ ጤና ይስጥልን ቤተሰብ ሄሎ ሄሎ ጤና ይስጥልን ቤተሰብ
ያ
ጤና ይስጥልን ቤተሰብ
maxay be- beenaa
አማርኛ አትችልም አማርኛ አይችልብና ትንሽ ሌላ ገንዘቡ ይዛ- ያ- ያ- አይጠፋም
እ እ ዲፖዚት ነው ሌላ- ዊዝድሮ ነው እ፣ ቢስቲበት ቢስቲበት
እኮ ዲፖዚት አድርገህ ነው ዊዝድሮ አድርገህ ነው
እ፣ ቻወታ ቻወታ ካርዱ ቻ- ካርዱ የቴሌብር ቢስቲበት አካኑ
እሺ ላስተላልፍልሽ
ያ እሺ አንዴ
ሄሎ ሄሎ አባ ይኸውልህ ሁለት ሺህ ብር እኮ deposit ነው ያደረግከው እንጂ እህ፣ withdraw ያደረግከው ሁለት ሺህ ብር የለም።
እሺ የለም አዎ deposit ነው ያደረግከው።
ቢስቲበት በናት ቢስቲበት deposit እያካካ ነው ያደረግከው። deposit ኡም ገብቶልህ ተጫውተህበታል።
አይ- account ላይ ገብተህ የአራትን transaction ማየት ትችላለህ።
አንድ አራት ነው ወይ ሁለት ሺህ ይገብታል ሌላ ይመልሳል ወያን
ይኸውልህ ስማኝ ያ
ስማኝ መጀመሪያ
ሶማሌ ስማኝ ስማኝ
ሲማን
እኔ የምልህን ስማኝ። account history ላይ ሂድና
እም በቀን አራት የነበረውን transaction check አድርግ። በሁለት ሺህ ብር deposit ነው እንጂ withdraw ያደረግከው የለም።
አይደ ሁለት ሺህ በቢስቲበት ይገብታል ሌላ system ኡ ይስት አዎ ስህተት ነው ገብቶ ግን ተጫውተህበታል፣ አል- አይገ- አ- አ- አልቻወትኩም ተጫውተህበታል። ይኸውልህ history ህን ይኸው፣ እሺ
ያ ሂስትሪውን ይኸው።
የ- system system ኡ ስህተት ነው ወይ አይደለም ልክ system ስህተት አይደለም፣ ልክ ነው። እሺ ለ- check አድርገው
የለም እኮ በእናትህ እኮ account history ላይ ግባና
account ኢ ሌላ ያ- ስማኝ፣ አሁን ቼክ ነው አካውንት አዎ፣ አንተ ቼክ ታደርጋለህ ገብተህ ቼክ- ቼክ- ዲፖዚት ያደረግከው እንዳለ ተጫወትክበት እዛ ላይ አለ። እሺ እሺ ማ- ላኪን አሁን ላኪን የለም እ፣ ሁለት ሺህ ብቻ ነው ሌላ ሁለት ሺህ ይብስበት ይጫወታ ጫወታ አይደለም ዲፖዚት ነው እንጂ ዊዝድሮ ያደረግከው የለም አባቴ።
እ፣ እሺ በላይ ሌላ ምስል ይቀውቃሉ ይችላል ነው በናት ሌላ ያ ትርችባኑ እሺ ወይ የሚረዳኝ ሰው እ፣ ፈልግና ደውልልኝ መልሰህ።
እሺ እሺ አሜን።
እሺ